ሰላም ጤና ይስጥልኝ። ችብችብ
እባክዎትን order ነበረን ከስራ ቦታ ነበር ያዘዝነው፣ ልንወጣ ነው።
እ፣ ይቅርታ መቼ ነበር order ያደረጉት?
ትላንትና እስኪ ስልክዎትን ይንገሩኝ አንዴ።
ዜሮ ዘጠኝ እሺ ሰላሳ
እሺ አርባ ሁለት ሀያ ስምንት አርባ ሁለት ስራ ቦታ ነው። ሊዘጋብን ስለሆነ መቆየት እሺ አልቻልንም።
እሺ፣ አንዴ check ላድርግሎት።
እ። ብለን ነው ምሳሌ እንሆናለን ብለን
እ፣ የት ነበር ይቅርታ location ኖት?
location አዲስ ሰፈር መብራት ኃይል መስሪያ ቤቱ ጋር ነበር ያለው። መስሪያ ቤት አዲስ ሰፈር። እሺ፣ አንድ ሁለት ዳዊት ደቂቃ ጀርባ።
ደውልልዎት።
እሺ እሺ እሺ